ያስፈልገዋል።
ፍሪጅ ተበላሽቶ ነበር። ሴዴ ዙሪያ እሺ ናምበር አለ?
አላ ሶስት ዜሮ እሺ
ሀምሳ ዘጠኝ እሺ
ሀምሳ ሰባት አምስት
እስኪ በድጋሚ ንገሩኝ።
ሶስት ዜሮ እሺ ሀምሳ ዘጠኝ ሀምሳ ሰባት አምስት አርባ ሶስት
ሚ- ሚኮ single house ነው የሚለው አ- አዎ አዎ አዎ
እሺ ስም ማን ልበል?
ማርዬ የእርሱ ስም
አዎ የአባት ስም ቀጠላ
አሁን የደወሉበት ስልክ ቁጥር ላይ ያለው ስም አዎ ይገኝበት አዎ
ፍሪጁ ምንድን ነው የሆነበት?
አይቀዘቅዛል ማለት አይበራም።
መብራት አለች?
አዎ
በእርሱ check ማድረግ አለበት ነገር ተሰርቋል በመብራት ሁሉንም ነገር ተሰርቋል
አዎ ማለት አይተናል። ምንም አይበራም። በቃ ስንለኩሰው አይበራም።
አያቀዘቅዝም ማለት ነው አዎ
ለሚመለከተው አካል ያስተላልፈዋለሁ በሁለት ሰዓት ውስጥ ይስተካከሉታል ግልጽ ነው hello
እሺ፣ ይሰማኛል። እሺ
hello
እሺ እሺ።
ስለደወሉ እናመሰግናለን እሺ፣ አመሰግናለሁ።
ለመስተንግዶ